እኔ የሎሚ አንድ ሰው አፌ ብዬ ስደውልላት
ሄሎ ሰላም ጤና ይስጥልን።
አበስትልን ሄሎ ሄሎ ይሰማኛል።
ሄሎ
ሄሎ አይሰማ
ሰላም ጤና ይስጥልን።
አበስትልን።
ከችብችብ ነበር የምደውሉት።
እሺ
እ ይቅርታ ያልመጣሉት ያልተቀበሉ ፕሮዳክት ይኖራል
እንትን ነበር ምንድን ነው tomato ነው?
እ ያልተቀበሉ product ወይንም የሚነግሩን ነገር እኛ ማስተካከል ያለብን complain ነገር ካለ ነበረ።
እ አይ ባለፈው እንትን አድርገን ነበረ የ tomato credit ስናደርገው ምን አድርጎ out of እንትን ነው የሚለው ምንድን ነው Out of ነው stock?
የሚለው።
እሺ አዎ እንጂ ሌላ ተቀብለናል። እናመሰግናለን።
ተቀብለዋል product ኡን።
አ product ኡን ያ- ያዘዝነው ተቀብለናል። ያኛው ደግሞ out of stock ስለተባለ ብሩን ብራችን ተመልሷል።
okay እኛ ጋር የቀረበው product ምንም የለም፣ ብርም ተመልሷል።
አዎ አዎ ተመልሷል።
አዎ እሺ ለችፕችፕ እስኪ አንዳንድ ነገር መስተካከል ያለበት ነገር ብለው የሚሉ complain ነገር ካለ ይንገሩን። ይቅርታ እ arrival time ላይ ትንሽ አንዳንድ ጊዜ ምን አ- ምን አሉኝ?
arrival time ላይ
የሚመጣበት ሰዓት ላይ አም- አ- እሱ ላይ ትንሽ አንዳንድ ጊዜ እንትን ይደረጋል ይቆያል። ኦኬ ይቆያል።
እሺ እ አልፎ አልፎ ደግሞ quality ላይ ጥሩ ናችሁ፣ ግን አልፎ አልፎ ትንሽ
OK quality እና ያው በሰዓቱ አለመድረስ።
በአ እሱ እሱ ላይ ይቅርታ በ- አ- ሌላ ላይ ይቅርታ በጣም እሱን ነገር እያስተካከልን ስለ አፑ ላይ ፊድባክ እናደርጋለን።
app app ኡስ ምን ምን አረ አይ ምን ሆነ?
ሌላ እንትን ሌላ comment ካለን ደግሞ እም በ app ኡ ላይ እንትን ስናደርገው feedback እናስቀምጣለን
OK OK
እንጂ እስካሁን ጥሩ ናቸው።
እሺ እያስተካከልን ስለሆነ ያሉትን ነገሮች መጠቀም ይችላሉ።
እሺ እናመሰግናለን።
በጣም ይቅርታ። መልካም ቀን ሌላ ደግሞ መስተንግዷችን ወደ እንትን ሩቅ ምን?
ቦታ ላይ ደግሞ እንትን አታደርጉም መሰለኝ። ባለፈው ወደ አስኮ ሳንሱሲ የሚባል ምን- ባስ ነበር ምን አሉኝ?
አዘን ነበረ። ባለፈው ምን ነበር አስኮ አስኮ አልፎ ሳንሱሲ የሚባል አለ ባስ መቆሚያ ሳንሱሲ?
ሳንሱሲ የሚባል አዎ።
OK እሺ እዛ order ስናደርገው ስ- ትንሽ ከአልፎ ከአስኮ አናልፍም ብሎ ትንሽ complain እያደረጉ ነበር። ቅርብ ነው ኦኬ ቦታው ደግሞ።
ትንሽ ስለሚርቅ ነው ወደዛ አካባቢ እንኳ አዎ፣ ትንሽ ይርቃል ግን እ ግን መንገዱ ግን ብዙም ችግር የለውም። ክፍትም ነው ወደ ኦኬ።
የሚያስገባም አይደለም። አይ ለሌላ ጊዜ እንትን ብትቀበሉ ችግር የሚያመጣ መንገድ አይደለም ለማለት ነው።
OK እሱን እንደ complain አቀርብሎታለሁ፣ ይስተካከላል።
እሺ፣ እሺ፣ ይቅርታ በጣም መልካም ቀን። እሺ እሺ፣ ችግር የለውም። እናመሰግናለን።
OK።